ጤና ይስጥ ዋሽንግተን የህክምና ማዕከል
እሺ ጤና ይስጥልኝ። እንትን ነበር ምንድን ውጭ- ለውጭ ሀገር የተመረመረች ልጅ ነበረች እናንተ ጋ እና
እሺ
እና LMS ላይ system ላይ ስትጭኑልን registered ብሎ መለሰብን የላብራቶሪ ውጤቷ ላይ እሺ እና እሱን ማስተካከል ትችላላችሁ?
እ፣ እሱን እኛ አይደለም የምናስተካክለው እና ማን ነው ጤና ሚኒስቴር ላይ ነው የሚስተካከለው።
ጤና ሚኒስቴር እኮ ነው registered ብሎ የመለሰብን የላብራቶሪ ውጤቷን። እ?
እሺ ነገር ይዛሰራል እሺ እ?
ስሟን ንገሪኝ ስሟን ንገሪኝ ስሟ እሺ፣ ዚነት
ዚናት ቆይ አንዴ፣ አንዴ ትንሽ ዚነት ማን ነበር ስሟ? ያቺ ልጅ የዋሽንግተን ነው። ዚነት hello፣ አቤት ዚነት መሐመድ ኑርዬ አህመድ ኑርዬ።
ፓስፖርት number ዋ
እሺ፣ ሰማንያ EP ሰማንያ ሰባት እሺ ሀምሳ ስድስት
እሺ ስልሳ ሁለት
እሺ ሁለት
እሺ አስተላልፍልሻለሁ
መቼ አስተላልፍልሻለሁ መቼ ሊጠብቅ?
ጠብቂ አስተላልፍልሻለሁ ወይ ለሚመለከቱ
እሺ